Hello hello ሄሎ ሄሎ ሄሎ ጤና ይስጥልን ደንበኛችን ከቢጫ ኢትዮጵያ ነው የምንደውልሎት። ጤና ይስጥልን ደንበኛችን
አለ እግዚአብሔር ይመስገን።
ከቢጫ ሰላም ኢትዮጵያ ነው የምንደውልሎት። ይሰማዎታል?
ነው? አቤት።
የቤቶት ስም ለምለም ሆቴል ነው።
አዎ አዎ አዎ
ይሰማል ደንበኛችን?
ይ- ይሰማል ይሰማል።
ለምለም ሆቴል ነው የቤቶት ስም።
አዎ አዎ
እሺ፣ ሰሞኑን ከቢጫ ኢትዮጵያ እ፣ አዲስ የመለያ ቁጥር በ text እየተላከ ነበር። ደርሶታል?
አ- አ- አ- አልደረሰኝም። እኔ
ደርሶታል? አዲስ መለያ ቁጥር በ text ተልኮ ነበር።
እስቲ ቆይ ልየዋ፣ አላየሁትም።
እሺ፣
በቴክስት